ಹಲೋ አት ትእዛዝ ወይ ብሩ አልተለ ወይ እቃው አልመጣ ምንድን ነው? ሄሎ እኮ ወይም ይከሙ ካለ ላኩልን። አይቱ ካለሽ አይተም ላክልን። አይብሩ ናሺ
ስልክ ቁጥር ይመስል ሀያ የኔ ነው ወይ ግሩፕ ሊደሩ
ሰዋሰ ምን አሉኝ? የግሩፕ ሊደሩ ነው የኔ ነው።
የጉድ
እሺ እንደዛ ከሆነ ሀያ አንድ አንድ ሰባት አርባ አምስት ሰላሳ የ-
ወይ
ምን አሉኝ? ቤት ይቆራረጣል ድምፅሽ። አይ እኛ እስከዚህ ድረስ ነው እንግዲህ ያለ ነው።